ዲዛይን አለው ከሱ ሄሎ ሄሎ አቤት ሰላም ነው። የድራፍት ሰው ይላካል ምናምን ተብሎ እ ሄሎ ቆይ አይሰማም? እየሰማሁ ነው። ድራፍት ለድራፍት ማሽን ሰው ይላካል ተብሎ ነበር። እስካሁን ማንም አልተላከም ነበር። ለዛ ነው እ ቅድም ደውዬ ነበር። ምን አልሽኝ? አይሰማም እ ቶሎ እሺ ጋር እ አንድ ሰዓት እ አይ የምትይው ነገር ትንሽ አይሰማም። ኔትወርክ ነው ወይስ ሄሎ ቅድም ደውለን ነበረ። አዎ እ ሄሎ ሄሎ አይሰማም ሄሎ